ሰላም ጤና ይስጥልኝ ትችት
ሄሎ ሄሎ አቤት ሰላም አደርሽ እግዚአብሔር ይመስገን ሰላም እንትን ጋር እስኪልኝ እናቴ ሽንኩርት አሁን ተሳስተን ነው እና ጥቅል ጎመን ሁለት ኪሎ አዝዛ
ሁለት ኪሎ እ በግሩፕ አልነበረም እንዴ እኔ ግሩፕ አርግዮ ብዬ ጆይን አልገባለት እኔ ጋር የለም አሁን ስገባ የለም እና ፈንታሁን የሚል ነው እስኪ ቼክ አርግልኝ ማን ላይ ማን ግሩፕ ላይ ጆይን እንደውም አያውቀውም ገና አዲስ ስለሆነ ክፈይልኝ ስለኝ ዝም ብዬ ሁለት ጊዜ ስከፍለው አራት እንደሆን ብዬ ስከፍል ሰላሳ ሶስት ብር ከምናምን ሳንቲም ከኔ ቆረጠ